Hello? hello
ልርዳሽ ነው።
እንትን ነበረ ከ shop ነበረ የምደውለው እሺ፣ እና ናዝራዊ shop እና የሆነ የወጣ voucher ነበረ
እሺ።
እና ጠፍቷል። እዚህ ላይ voucher ኡን code ማግኘት ይችላሉ?
voucher code ኡ እንድሰጥሽ ነው።
አዎ።
የት shop ነው?
ናዝራዊ shop እ?
ናዝራዊ shop ነው ከሀረር
ሐረር የቤስት ቤት shop ነው አይደለ? የ agent ነው አዎ።
የቤስት ቤት።
አዎ።
የት ነው ያልሽኝ? ናዝሬት።
ናዝራዊ ናዝራዊ አዎ።
የት ነው? ክልሉ
እ? ክልሉ ሀረር ሐረር ነው።
አዎ።
ቦታ የት ነው? ሞ- ሞ- ሞባይል ነው።
ሞቢል አዎ። ሞቢል ሞቢል ነው። ሞቢል ናዝራዊ የሚለው ነው አይደል?
አዎ።
አሁን የተደረገው አዎ መቶ ብር የወጣ መሰለኝ እና የ voucher code ኡን ለማየት ነው። ጠፍቶ ነው እዚህ ላይ
መቼ ነው? ዛሬ ነው።
አዎ። አሁን ከደቂቃዎች በፊት እሺ፣ voucher code ኡ ልንገርሽ።
እሺ ንገረኝ።
ኦ
ኦ 52 ሀምሳ ሁለት 25 አምስት ሀያ አምስት አምስት የመቶ ነው አይደለ?
የመቶ መቶ ብር pending ላይ ነው።
እሺ አመሰግናለሁ።
ችግር የለም።